hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ትናንትና ደውዬ ነበር እና የዛሬውን የሁለት ሰዓት ተመዝግቤ ነበር። መምጣት እንችላለን አይደል?
የሁለት ሰዓቱን ወጌሻ ነው ማለቴ stand-up comedy?
አዎ እሸቱ የሚያቀርበው ነው።
አዎ ይቻላል። ሁለት ሰዓት ነው የሚጀምረው። ትንሽ ቀደም ብለው ለመድረስ ይሞክሩ።
አዎ፣ ተመዝግበን ነበረ እና
እኮ መምጣት መምጣት ይቻላል። ትኬቱን እዛው በር ላይ ያገኛሉ። እሺ ማለት ነው የሚጀምረው ሁለት ሰዓት ሁለት ሰዓት ነው የሚጀምረው።
አዎ ሁለት ሰዓት የሚጀምርበት ነው ፕሮግራሙ፣ ግን ቀደም ብለው ደርሰው መግባት ይችላሉ።
እሺ እሺ እሺ እሺ እናመሰግናለን።
እሺ